አይነኩም እኮ እጅ ከሴት ጋር ተነሳ ይታወቅ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም ነው።
አለን ትላንት ሽንኩርት አዘው ነበር አይደለ?
አዎ አዎ አዎ።
አዎ product ኡ አልተቀበሉም እንዴ?
መ- አንዱን ተቀብያለሁ የሀያ ዘጠኙ ሱሪ ሶ- ደረጃ ሶስት ትላንት ግን ከ warehouse ተደውሎ ሲትጠየቁ አዎ ሁለቱም ተቀብያለሁ ብላችሁ ሁለቱም ኮድ እንደሰጣችሁ ነው የነገሩን።
ኮ- ኮድ ሰጠሁት ንገረኝ አለኝ እንጂ መድረሱን እኮ አልነገረኝም እኮ ልንልክ ነው ኮዱን ንገረኝ ነው ያለ።
እኮ ከዛ ሁለቱም ተቀብለሃሉኝ ስለው አዎ ብሎኛል አለ ድራይቨሩ።
አ- ኧረ በፍጹም እኔ እንደውም ሌላ ቦታ ነኝ ያለሁት።
እና አሁን የ- መቶ- እንትኑ አርብ ባለ ሰላሳ ዘጠኝ አልደረሰኝም መቶ ኪሎ ማለት ነው።
እኮ አዎ መቶ ስምንት ኪሎ ግን ሁለቱም ትላንት አዎ።
ተቀብለናል ብለዋል እያሉ ነው። deliver deliver ስላሉት ነው driver ኡ።
አይ የለም አለ አልመጣም።
በቃ እሺ ነገ አጣርተን ነገ ይላክልዎታል።
እሺ እሺ እሺ እሺ።
እሺ ነው።